ነይልኛ የኔ ብርሃን የኔ መብራት ነይልኛ የኔ ጸዳል የኔ ኩራት መሸት ሲል ይጨንቀኛል እፈራለው ስትኖሪልኝ ደስ ይለኛል እደፍራለው ፍኪልኛ የኔ ብርሃን የኔ መብራት ነይልኛ የኔ ጸዳል የኔ ኩራት መሸት ሲል ይጨንቀኛል እፈራለው ስትኖሪልኝ ደስ ይለኛል እደፍራለው አልጋ ሲል እጥፍ ሲሆን ሲረዝም ሌሊቱ አልገባ ሲል ሲወሳሰብ የፍቅር ስሌቱ አንቺ እኮ ነሽ በዚህ ሰዓት መድኃኒቱ አስተማማኝ የደስታዬ መሰረቱ አልጋ ሲል እጥፍ ሲሆን ሲረዝም ሌሊቱ አልገባ ሲል ሲወሳሰብ ፍቅር ስሌቱ አንቺ እኮ ነሽ በዚህ ሰዓት መድኃኒቱ አስተማማኝ የደስታዬ መሰረቱ የጎጆ ቤቴ ፋኖስ ኩራዚ ነሽ መብራቴ አንቺ ነሽ ፍቅር እምነት ሕይወቴ የጎጆ ቤቴ ፋኖስ ኩራዚ ነሽ መብራቴ አንቺ ነሽ ፍቅር እምነት ሕይወቴ እኔማ ያንቺን ጠረን አረሳም ያንቺን ቃና አረሳም ያንቺን ቃና አረሳም እኔማ ያንቺን ፍቅር አረሳም እስከ መቼ አረሳም እንደ ዋዛ አረሳም ፍኪልኛ የኔ ብርሃን የኔ መብራት ነይልኛ የኔ ጸዳል የኔ ኩራት መሸት ሲል ይጨንቀኛል እፈራለው ስትኖሪልኝ ደስ ይለኛል እደፍራለው ፍኪልኛ የኔ ብርሃን የኔ መብራት ነይልኛ የኔ ጸዳል የኔ ኩራት መሸት ሲል ይጨንቀኛል እፈራለው ስትኖሪልኝ ደስ ይለኛል እደፍራለው ሕይወት አልባ ይሆንና ሕይወት ያለ ሁሉ አንቺን ሲያጣ ግንዱ ደርቆ ይረግፋል ቅጠሉ በአንቺ መኖር ሁሉም ነገር ይቀየራል በአዲስ ተስፋ አዲስ ሕይወት ይጀመራል ሕይወት አልባ ይሆንና ሕይወት ያለ ሁሉ አንቺን ሲያጣ ግንዱ ደርቆ ይረግፋል ቅጠሉ በአንቺ መኖር ሁሉም ነገር ይቀየራል በአዲስ ተስፋ አዲስ ሕይወት ይጀመራል የጎጆ ቤቴ ፋኖስ ውራዜ ነሽ መብራቴ አንቺ ነሽ ፍቅር እምነት ሕይወቴ የጎጆ ቤቴ ፋኖስ ውራዜ ነሽ መብራቴ አንቺ ነሽ ፍቅር እምነት ሕይወቴ እኔማ ያንቺን ጠረን አልረሳም